ሄሎ ሄሎ ሄሎ ሰላም ጤና ይስጥልን አለ ሰላም አለይኩም። ውስጥ ብዬ ነበረና እ ዛሬ እየሰራሁ ያለው ሳንቲም ቤት እ አይ የሰራ ነው።
እና ታዲያ በምንድን ነው የሞከርከው?
እ?
በምንድን ነው እየሞከርክ ያለኸው? ሲቢ ኦር በሲቢ አረም ሲቢ ብር ሲቢ የሰራ ስላልሆነ ነው።
እሺ ገንዘብ በሱ deposit አድርጌ የተያዘብኛለ እሱን ያልገባል ደግሞ እሱን ግን message ላክልና ቴሌግራም ላይ ልክ ያለው ልክ ያለው ላንቺ ነበረ ላ እሺ ከላክልኝ ማለት ነው ለቻፓ ተልኮላቸዋል። እነሱ ነው የምንጠብቀው። እሺ እነሱ ስላልመለሱልን ነው።
ካልመለሱም እንዳለ የተላከው በጣም ብዙ transaction ነው ያለው አባ።
አዎ እኔ አሁን ከትላንት ወዲያ አለ ትላንት ማታ አለ አሁን ያደረገበት ትናንትና ስለሆነ በጣም ብዙ transaction ስላለ ነው እነሱም እየመለስ ያሉ ነው።
ግን የኔ እስኪ አንዴ አንዱን ብቻ ባት ከሶስት አባ አንዱን ብቻ አስመልሽልኝ ሲቪ ብር ማልሰራ ልከንላቸዋል እኮ የአንተ ዲፖዚት የተደረገው በም- በምን ነበረ? በሲቪ በሳንቲም ነው በቻፓ በሳቲባ በቻፓ ነው አይደለ? አዎ በጣም ብዙ ትራንዛክሽን ያለው በቻፓ ነው። ልከንላቸዋል እነሱ እንትን ሲሉን እ፣ ስልካቸውንም አያነሱም አያነሱም ስላቸው ስልካቸውን ታውቀዋለህ? ስልሳ ቤቱን አዎ አያነሱትም አዎ እንደዚህ transaction እኛ በጣም ብዙ ስለምንልክላቸው ያው ግማሹን response እያደረጉ ስለሆነ ነው እንትን የላቸውም እነሱ እ?
ቴሌግራም የላቸውም ቴሌግራም አዎ እስኪ የላቸውም በስልኩ ሞክረው በዛው ስልክ ቴሌግራም account ካላቸው እሺ እሺ እሺ አባቴ ስለ ደወልክ መልካም